ጤና ይስጥልን Best Bet ሄሎ ሄሎ ጤና ይስጥልን ቤት ቤት እንዴት ነሽ? ሰላም ሰላም ነሽ?
ነው?
አዎ፣ እንትን ወጪ ለማድረግ አዝዬ ማለት ነው።
እሺ
እስካሁን ያልተለቀቀ ነው።
መቼ ነበረ?
ትላንት ትላንት ነው።
ትናንት ነው?
አዎ ትላንት pending ላይ ነው የሚለው?
አዎ እሺ ቆይ አንድ ጊዜ ሄሎ ሄሎ ፔንዲንግ ነው አይደለ?
pending ሳይሆን እም
pen pending ነው። አዎ፣ አዎ ሳይሆን ፔንዲንግ ፔንዲንግ።
አዎ አዎ።
እኮ SantimPay ን የሞከርከው ሳንቲም tra- transaction ትንሽ fail ስላደረገ ነው። እሺ ሰሞኑን እና ይገባልሃል። ትንሽ ጠብቀን የሁሉም ሰው ነው ያንተ ብቻ አይደለም። እሺ
እሺ፣ በዚህ ስልክ ሳይሆን በሌላ ስልክ ነው።
አ፣ ችግር የለውም። ሁሉም manually ስለሚያስገቡት እነሱ አዎ ችግር የለውም። እሺ pending የሆነ status ትንሽ ጠብቀን፣ ይቅርታ። እሺ መልካም ቀን ወንድሜ።